Urlaub erst habe.
Nee, nein.
Okay.
ወደ ዘጠና አራት ሀምሳ አንድ
ምን ሆነብህ?
እ ፊልም ይደረግ ወደ ማተሚያ የሚሄድ ወደልታል እ
ስምህ ነው?
እሺ
ስምህ ማን ነው?
አብዱልከሪም ነኝ።
አብዱልከሪም ዘጠና አራት ሀምሳ አንድ ነው ያልከኝ?
አይ ዘጠና አራት ሀምሳ አንድ አዎ።
እሺ አይልሃለኝ